ወትሮ ደህና አርገሽ ተምረሽ ከፍቅር ለገንዘብ ምነው ታደያለሽ? አልገባሽ እንዳሁ ልንገርሽ እውነቱ በገንዘብ ከሸጡት ፍቅር ማስጠላቱ ያን ሁሉ ጥበብ እንዳተምረሽ ምነው ታደያለሽ? ከፍቅር ገንዘብ ይበልጣል ብለሽ ምነው ታደያለሽ? ከፍቅር ገንዘብ ይበልጣል ብለሽ ምነው ታደያለሽ? እባክሽ ሰሪው ፍቅር አይበተን፣ ገንዘብ ብቻ አይሰጥም ጤናማ ሕይወትን ሲባል እየሰማሽ ለህሊና ምነው ከፍቅር ለገንዘብ ታደያለሽ ምነው ያን ሁሉ ጥበብ እንዳተምረሽ ምነው ታደያለሽ? ከፍቅር ገንዘብ ይበልጣል ብለሽ ምነው ታደያለሽ? ከፍቅር ገንዘብ ይበልጣል ብለሽ ምነው ታደያለሽ?